ሄሎ ጤና ይስጥልን ቤተሰብ ስራ ቤት ነኝ።
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው?
አሸንፌ ነበረ ትኬት እዚህ ቆርቆሮ ሰፈር ምን ነበረ
አ፣ ብረት ፍላይት ይላሉ። ብረት ፍላይት ቀም እ? እ?
ብረት ከጅጅጋ ነው የደወሉልሽ።
ሄሎ
ከጅጅጋ ነው የደወሉልሽ። ከጅጅጋ እሺ። ድምፅ እ- በጣም እየተቆራረጠ ነው አባ ግን
አ፣ ብር አልተለቀቀልንም እያሉ ብር አልተለቀቀልንም ያንን ብር ነው ያልተለቀቀላቸው።
cash የለንም ብር አልተለቀቀልንም እያሉ አሉ።
መልሰህ ትደውልልናለህ አባ?